ዛሬ የጀመረው ነው። ትናንትና ነው እንደውም ስራ ነው።
Hello ሌላው መስ እ መሰረት መስፍን ይሰማል።
እም፣ እየሰማሁ ነው።
customer ኡ ፈልገዋለሁ ብሎ ይምጣልኝ ብለዋል order ኡን። እሺ እሺ ገና ቤት ነኝ። ይቅ- ሄደን አሁን ማን order ማን እንዳስገባ ግን እመጣለሁ። ቢሮ ማን እንዳስገባ order አላውቅም እኔ።
እ፣ team leader ን team leader team leader ሳይደውሉን ነው ማን የሚያስገባው።
አስገባው?
ፈለጉታል።
team leader ን አዋራው
እኮ ነው ሄዳን ቤት ነኝ እኔ።
መጀመሪያ ለኔ እኮ ማንን?
አይደለም እሱን ደውለህ አናግረው ነው ያለው።
ኧረ አደ- አልገባም ግን የለውም። customer ኡ ጋር ነው የምሄደው ለማንኛውም ቶሎ ይምጣልኝ ብሏል።
እኮ ነው ገና ቶሎ ከቤት ይምጣልኝ እየወጣሁ ብሏል።
ነው።
ለማንኛውም
ከቤት እየወጣሁ ነው ገና ሄዳለሁ። ቀስ ብዬ